ሄና Hello ጤና ይስጥልኝ።
ጤና ይስጥልኝ። ሰላም አረፈድሽ?
ሰላም
አለን እግዚአብሔር ይመስገን። እ order ነበረኝ እሺ። መች ነበር ያደረጉት order?
እ June አራት ነበረ እ ያው እኔ የፊታ የፊታችን ቅዳሜ የሆነ ልጅ ማታ አንድ ሰዓት ላይ ደውሎልኝ እሺ፣ ስልክ አላነሳሽም ብሎኝ ተመላሽ ሆኗል እርቅ ያለው ምናምን አለ። ጠዋት ደውሎም አላሳወቀኝም። ማታ አንድ ሰዓት ላይ ነበር የመጣው ውስጥ እንትን ሆነ። ስለዚህ ወይ ብሩን ተመላሽ አድርጉልኝ ማቅረብ የማይሆን ከሆነ
ምን ነበር order ኡ?
Strawberry Strawberry አ
አጠቃላይ እ ሶስት piece ነው።
አ
እሺ እ refund ነው የሚፈልጉት ወይስ ለነገ እንላክሎት?
ከላካችሁልኝ እኔ ብትልኩልኝ እ ጥሩ ነው። ግን ስንት ጊዜ ሆነው ሀሳ ምናምን ነገ አሳውቀውናል ከዚህ በፊት አዎ አሳውቂያችሁ እኮ ስንቴ ተመላለ ስንቴ ከሱ ከሱ ጋር እኮ ያዘዝኳቸውን እቃዎች ተቀብዬ እኮ አለቀ።
እሺ ይቅርታ በጣም ይሄንን ነገ እንልክሎታለን። የት ነበር location ኡ?
ኃይሌ ጋርመንት አዲስ አበባ ኮንዶሚኒየም ብሎክ ዘጠና ስምንት በቃ እሺ ነገ እንልክሎታለን። ይቅርታ በጣም እሺ፣ አመሰግናለሁ።
እሺ፣ እሺ እናመሰግናለን። መልካም ቀን።
አሜን።